ይላል የተባለ ዳብሮት ይላል ልጆች ሄሎ ዳዊት ከመኪንም ደውለው እንደ እንትን የሆነ ፒሲ ሪሴት አደረኩትና እንትን ለመቀየር እንትን ምንድን ነው ዩዘርኔም እና ፓስወርድ ጠፋብኝ። ካሸሪ እ አንዱ ብቻ ነው።
አንዱ እንትን username ኡ እና እንትኑ ጠፍቶብህ ነው?
አዎ ጂአር ነው።
ጃር reset እንዲደረግልህ ነው?
አይደለም፣ አይ ያለው እንድትልኩልኝ ነበረ።
okay ለዚህ ለማድረግ አላወቅኩትም። በዛ ላይ
ከዛ ቴሌግራም ላይ ነው አይደለም እንደከለ ዳዊት መኪ ቴሌግራም ላይ ቴሌግራም ላይ አሁን የትኛውን ነው?
አቤኔዘር የሚለው አንድ ነው ያለኝ። ጃር ዳዊት መናሪያ የሚለው እ የሱ ነው። አቤኔዘር አቤኔዘር የሚለው አዎ፣ የድሮውን ነው አይደለ?
የድሮ ነው። አዎ።
የተከለ ጠፍቶብህ ነው አንተ?
አዎ ጠፍቶብኝ እንትን ላይም ስፈልገው ሳጣው ለዛ ነው። አሁን መንገድ ላይ ስለነበርኩኝ ለመፈለግ አልተመቸኝም። ለዛ ነው።
ቴሌግራም ላይ እንልክልሃለን።
አዎ እሺ፣ እሺ። ዳኒ ነህ?
ዳኒ ነኝ። አዎ፣ እሺ ዳኒ፣ እሺ። አመሰግናለሁ አባቴ።
ችግር የለም።
እሺ፣ እሺ።